ሄሎ ጤና ይስጥልኝ። ሄሎ
ሄሎ ሰላም፣ እንዴት ዋልሽ?
ደህና ነኝ። እንዴት ነህ? ሄሎ ዛሬ እንትን አስገባ ነበረ እንትን ነው ገሻ ትምህርትን ሄሎ ገቢ ሄሎ፣ ይሰማኛል እኔ
እንትን ከእንትን ነበር ላስገባ ነበር አስር ሺህ ነዋ ዛሬ ድረስ እስከ አስራ አንድ ሰዓት እስከ አስራ አንድ ሰዓት አለ። እስከ ስድስት ሰዓት አስር ሺህ ብር ነው የምንልክ- የሚ- የሚከፍሉት።
okay ከዛ ካለፈ ስንት ነው?
ከዛ ካለፈ አስራ አምስት ሺህ ብር ማለት ነው። discount ኡ እስከ ዛሬ ስድስት ሰዓት ብቻ ነው የሚያገለግለው።
okay እሺ። አይ
ምን ነው
አይ በቃ ትንሽ ብር ጎሎኝ እንትን እያልኩ ነበር። እሺ
እስከ ስንት ሰዓት ነው የሚሞላልሽ አንቺ?
ትንሽ ከአስር ሰዓት ደውዬልሽ ነበር እኮ ድሬዳዋን ምናምን ብዬሽ
እሺ ምን አሉኝ? ይቅርታ ድሬዳዋ ነኝ ብዬ ከዚህ ቤት ደውዬልሽ ነበረ።
የድሬዳዋ ድሬዳዋ ነው ስልሽ?
ወደዛም ሽኩሪ አብደላ ብዬ አዎ።
እሺ መልሰሽ ስልክሽን ሊያዝና እኔ ደውዬ ከዛ በኋላ አረጋግጬ ልደውልሽ። እሺ አርባ ስምንት ስልሳ ስምንት ስልሳ ስምንት ሰባ አምስት ዜሮ ዘጠኝ ስምሽ ማን ነው?
ሽኩሪ አብደላ ሹክሪያ
ሽኩሪ አብደላ
Hello እስከ ዛሬ አስር ሰዓት ግን እርግጠኛ ነሽ ይሞላልሻል?
አዎ አባቴ እየጠበኩ ነው ሄዶ አላወራም
ድሬዳዋ እየሄድሽ
አይደለም ድሬዳዋ ነኝ እንጂ አይ ባንክ ቤት ሄዷል ማለት ነው አባቴ አሀ እሺ ደሞዝ ነው የሚወስድ ደሞዝ እየጠበኩ ነው
እሺ ነ- እ፣ ልደውልና እኔ እኔ ደግሞ check ላድርግና ልጠይ- ልደውልልሽ እርግጠኛ ሰውን ልደውልሽ እኔ ትንሽ ደቂቃ ጠብቂ።
አንተ እጠብቅሻለሁ ከልቤ ነው አሁን የምፈልገው።
እደውልልሻለሁ። እሺ እሺ እሺ